ሄሎ ሄሎ ቢኒ፣ አቤት።
ፕሪንተሩን ነው ወይስ AnyDesk?
አይ የፕሪንተሩ ተስ- ተስተካክሏል። እንትና ገ- ገዛኝ ገብቶ ይሄኛው AnyDesk የቅድም አዲስ installation ነበር እና ነው እንዴ?
ከብሩኬ ጀምሮልኝ ጄሪ ነሽ?
አዎ አዎ okay ብሩኬ ጀምሮልኝ ነበር file ኡን፣ generic file እኛ ጭነን ነበር መጀመሪያ ፋይሉን።
okay ነው።
ከዛ በኋላ አይ እሱም ቢብሎኛል ምናምን ብሎ እንደ አዲስ እየጫነ ሰባት መቶ ሜጋባይት ላይ ቆመ
okay፣ አሁን እንደ አዲስ እናስጀምረው።
ነው ወይስ በተ- የተጫነውን generic ደግሞ አድ- አጥፍቶታል እሱ ብሩኬ?
okay ጭራሽ።
አዎ ስለዚህ እንደ አዲስ መጫን አለበት፣ አልዛሽ አይልም።
እኮ እናንተ ለመጫን ስንት ሰዓት ስንት እንትን- አሁን ቆሟል እኮ ሰባት መቶ ደቂቃ ላይ ሰባት መቶ ሜጋባይት ላይ ቆሟል። ማስቀጠላችሁ እስቲ resume እሺ ካለ ልሞክረዋ። save ትበለኝ ሲመጣ።
እኮ በቃ እየጠበቁሽ ነው።
እሺ እሺ እሺ።